ክፍል ሁለት ፕሮግራማችን አሁን ይጀምራል።
ሚያዝያ 27 ቀን 2011 ዓመተ ምህረት ፋሽስት ኢጣሊያ በአርበኞቻችን የተባበረ ትግል ድል የተመታበትን 83ኛ ዓመት እናከብራለን። ይህንኑ ታላቅ ድል ለማስታወስ በአዶልፍ ፓርለሳክ ተደርሶ በተጫነ ጆበሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል አራት እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ሸበለው አንዳርጎ ሸኘው ሸበለው በዳማ በረት ሸበለው ኧረ ሸበለው ሸበለው በቴ በገራ ሸበለው መንኩስ ያጓራ ሸበለው ልቡ አይደነግጥ ሸበለው መኛው አይበላ ሸበለው ሸበለው ከበየው በላ ሸበለው ኧረ ሸበለው ሸበለው መቆሽ መቆ ሸበለው የሚለው ከሰብ ሸበለው ለአገሩ ታማኝ ሸበለው አባተ ይሰብ ሸበለው ኧረ ሸበለው ሸበለው ኧረ ሸበለው ሸበለው ኧረ ሸበለው ና ደግሞ በለለ ና ደግሞ በለለ ና ደግሞ በለለ ና ደግሞ በለለ ና ደግሞ በለለ ና ደግሞ በለለ ና ደግሞ በለለ ሸበሌው ኧረ ሸበለው ሸበለው ኧረ ሸበለው ሸበለው ኧረ ሸበለው ሸበለው ጠባብ አንስቶ ሸበለው አናጌ ድረስ ሸበለው አንዳርጎ ሸኘው ሸበለው በዳማ በረት ሸበለው የእሳቱ ላካ ሸበለው ጭረት ገዳይ ሸበለው ወቅት ነቃቃ ሸበለው ኧረ ሸበለው ና ደግሞ ገለ ና ደግሞ ገለለ ና ደግሞ ገለለ ና ደግሞ ገለለ ና ደግሞ ገለለ ና ደግሞ ገለለ ናደ ሞገለል ናደ ሞገለል ጣይቱ ጥይት በራሪ አቅራቢ ዳኛው ምን ይልቅ ብትር መራሪ በሃይማኖቱ አገሩን አፍሪ ኧረ ሰው ገለል ኧረ ሰው ሸበለው ኧረ ሸበለው ሸበለው ኧረ ሸበለው ሸበለው ታራጅ አንስቶ ሸበለው እምባቦ ድረስ ሸበለው ባንዳርጎ ሸኘው ሸበለው በዳማ በረት ሸበለው ሸበለው ሸበለው
ከመጽሐፍ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ
በአዶልፍ ፓርለሳክ ተጽፎ በተጫነ ዦበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል አራት አሁን ሜዳውን ጨርሰን ለሁለት በተከፈለ መሬት ውስጥ ገባን። የአባይ ሸለቆ። በዚህ የአባይ ሸለቆ ውስጥ ብዙ ነጫጭን ቀጭን ገመድ የሚመስሉ ነገሮች ይታዩናል። ለእኛ ነጭ ቀጭን ገመድ የሚመስሉ ነገሮች የአባይ ገባር ወንዞች ናቸው። ወዲያው አንድ ብርማ ትልቅ ዘንዶ አየሁ። ይሻክ ወደ እኔ ዞር ብሎ የሆነ ነገር ሊነግረኝ ሞከረ፣ ግን አንዲትም ቃል ልሰማው አልቻልኩም። እንዳልሰማሁት የተረዳ መሰለኝ በጣቱ ወደዚያ ብርማ ዘንዶ ቁልቁል እያሳየኝ ጥቁር አባይ ብሎ መስታወቱ ላይ ጻፈልኝ። አዎ ለእኔ ብርማ ዘንዶ መስሎ የታየኝ ነገር ትልቁ የአባይ ወንዝ የጥቁር አባይ ነበር። አባይ የሸዋና የጎጃም ጠቅላይ ግዛት ድንበር። የአባይን ወንዝ ተከትለን በርካታ የጎጃም ተራሮችን እየታከክን ስንበር ቆይተን አሁንም ሚሻክ ባቢች በአውሮፕላኗ የፊት መስታወት ላይ ጣና ብሎ ጻፈ። የጣና ሐይቅ የጥቁር አባይ መነሻ ምንጭ። ጥቁር አባይ የወሎን የጎጃምን የሸዋንና የወለጋን ተራሮች እየናደ የሚወስድ ሌባ የሱዳንና የግብጽ የዳቦ ቅርጫት ጣናና ጥቁር አባይ። ከዚያም ለሚቀጥለው ሩብ ሰዓት ያህል ስንበር ቆይተን በርካታ ጥቋቁር ጠብታዎች የሚመስሉ ነገሮችን ማየት ጀመርን። እነዚህ ከፍ ብለን ስንበር እናያቸው የነበሩት ጥቋቁር ነጠብጣቦች ዝቅ እያልን በበረን ቁጥር የኢትዮጵያውያን መኖሪያ የጎጆ ቤቶች መሆናቸውን ለየን። የጉዟችን መጨረሻ የደብረ ታቦር ከተማ ነበረች። ሚሻክ እንዲህ ዝቅ ብለን እየበረን በምንዞረው ደብረ ታቦር ከተማ እንደምናርፍ በምልክት ነገረንና አሁንም ደብረ ታቦርን ዝቅ ብሎ ወርዶ እየበረረ የማረፊያ ቦታ ይፈልግ ጀመር። በበጌምድር በወቅቱ አጠራር ዋና ከተማ በደብረ ታቦር ራስ ካሳ ኃይሉ ዘዳርጌ የሰላሌው ይጠብቁናል። ሚሻክ ጥቂት ሲፈልግ ቆይቶ ለማረፊያ ቦታ የተመረጠውን ሜዳ ነጭ ነጠላ ምልክት ተዘርግቶበት አገኘውና በቀጥታ ወደ ሜዳው በመብረር ፍጥነቱን ቀንሶ የማረፊያውን ቦታ ሁለት ጊዜ ከዞረ በኋላ ያለ ብዙ ችግር አረፈ። ከአውሮፕላኗ ውስጥ እንደ ሰከረ ሰው እየተወላገድን ስንወርድ ራቅ ብለው የእኛን ማረፍ በጉጉት ይጠብቁ ከነበሩ ሰዎች መካከል ሁለት ሹሞች በወታደሮቻቸው ታጅበው ፈጠን ባለ እርምጃ መጡ። ረጅሙና ወጣቱ ጀነራል የራስ ካሳ የበኩር ልጅ ደጃዝማች ወንዶሰን ካሳ ሲሆን ሁለተኛው አጠርና ከሳ ያለው ደግሞ የንጉሠ ነገሥቱ ሰው ራስ ካሳን እንዲያማክር ከአዲስ አበባ የተላከው በጅሮንድ ለጥይበሉ ነው። እነዚህ ሁለት ከፍተኛ ሹሞች አውሮፕላኗ ያረፈችበት ቦታ ደርሰው ከልብ የመነጨ አቀባበል አደረጉልን። ከእንዲህ አይነቱ ልብ የሚነካ አስደሳች አቀባበል በኋላ ከጀነራል ወንዶሰን ጋር ጎን ለጎን በተዘጋጁልን ፈረሶች ላይ ተቀምጠን ወደ ደብረ ታቦር ከተማ ጉዞ ጀመርን። በመንገዳችን ሶስት ሙዚቀኞች ወይም ጥሩምባ ነፊዎች ያለማቋረጥ የሙዚቃ መሳሪያቸውን በኃይል እያስገደዱ ከፊት ለፊታችን ይሮጣሉ። ከሙዚቀኞቹ ቀጥሎ ወታደሮች በሶስት ረድፍ ተሰልፈው እጅግ በሚያስደንቅ ሁኔታ ይረግጣሉ። ከወታደሮቹ ቀጥሎ ቁጥር ስፍር የሌላቸው የደብረ ታቦር ከተማ ነዋሪዎች ተከትለውናል። እኛ በዚህ መልኩ አጀብ ባጀብ ሆነን ደብረ ታቦር ቤተ መንግሥት ስንገባ ሚካኤል ባቤች አውሮፕላኑን አስነስቶ ወደ አዲስ አበባ በረረ። በቤተ መንግስቱ ራስ ካሳ በታላቅ ትዕግስትና ጉጉት ይጠብቁናል። ምዕራፍ ስድስት በራስ ካሳ ቤተ መንግስት ከጣና ሐይቅ በስተ ምስራቅ ከባህር ወለል 3000 ሜትር በላይ ጉብ ካለችው የበጌ ምድር ጠቅላይ ግዛት ዋና ከተማ ደብረ ታቦር ስንደርስ የራስ ካሳ ሹማምንት ተቀበሉን። ቀጥሎም ራስ ካሳም በቤተ መንግስታቸው እንደሚቀበሉን ተነገረንና ወደዚያው እየተጣደፍን ከደጃዝማች ወንድወሰንና ከበጅሮንድ ለጥ ይበሉ ጋር አመራን። ደብረ ታቦር እስካሁን ካየኋቸው መንደሮች የምትለይበት ነገር ቢኖር ስፋቷና ከፍታዋ ብቻ ነበር። ሌላው እንደ ሌሎች መንደሮች ሁሉ በሳር ጎጆ የተሞላች ነበረች። የደብረ ታቦርን ከተማ እኩል ሰንጥቀን ሽቅብ ወደ ጉብታው ስንወጣ በከተማዋ በስተመጨረሻ ላይ የራስ ካሳ የእንጨት ቤተ መንግስት ጉብ ብሎ በታላቅ ኩራት ተኮፍሶ ይታያል። ቤተ መንግስቱ በሶስት ዙር የድንጋይ አጥሮች ዙሪያውን የታጠረ ነው። ግንቡ ካልተጠረበ ድንጋይ የተገነባና ላይ በላይ የተደራረበ የካባ አጥር ሲሆን ይሄ የካባው አጥር ከወገቡ በላይ በአጋም ሽምጥ ታጥሯል። እያንዳንዱ ግንብ እንደ አንድ በር ሲኖረው በሮቹ በሁለት በሁለት ወታደሮች ይጠበቃሉ። እነዚህን የግቢውን በሮች ባለፈን ቁጥር ወታደሮቹ መሳሪያቸውን እንዳነገቱ በተጠንቀቅ ቆመው ሰላምታ ይሰጡን ነበር። ሶስተኛውን በር እንዳለፍን ካሉት ሶስት ቤቶች ወደ መካከለኛውና ትልቁ ቤተ መንግስት አሽከርየው እየመራን ገባን። ካስካሳ በቤተ መንግስታቸው የልፍኝ አዳራሽ ውስጥ በፋርስ የአበባ ምንጣፍ ላይ በዙፋናቸው እንደተቀመጡ ተቀበሉን። ራስካሳ እድሜያቸውን ለመገመት የሚያስቸግር ቢሆንም በአምሳዎቹና በስልሳዎቹ ዕድሜ መካከል የሚመደቡ ሰፋና ደንደን ያለ ሰውነት ያላቸው ሆኖ ክቡና በስሱ የተላጩት ጺማቸው በተፈጥሮ ብልህና አዋቂ መሆናቸውን ያጋልጣል። የሚጎድል ነገር ቢኖር እንደ አብዛኞቹ የኢትዮጵያ ሹማምንት የጦር መሪዎች በራስ ቅላቸው ላይ ያ ጎፈሬ አለመኖሩ ብቻ ነው። ራስ ካሳ መላጣ ባይባሉም የራስ ጸጉራቸው መሳሳቱ ያስታውቃል። ራስ ካሳ ልክ እንደ ልጃቸው እንደ ደጃዝማች ወንደሰን ሁሉ እጅግ ልብ በሚነካ ሁኔታ በደስታ ተቀበሉን። ረጅሙን የኢትዮጵያውያን ሰላምታ ከተለዋወጥን በኋላ ቀጥለው በአዲስ አበባ ስላሉ አዳዲስ ዜናዎች ለረጅም ጊዜ በዝርዝር ሲጠይቁኝ እኔም ለጥያቄያቸው የምችለውን ያህል ከመለስኩ በኋላ ንጉሠ ነገሥቱ በእጃቸው ጽፈው የሰጡኝን የመሸኛ ደብዳቤ እየሰጠው ስለ ተላክንበት ግዳጅ በሰፊው አስረዳው። በዚህ መልኩ ለአዲስ አበባና በአዲስ አበባ ለጦርነቱ ስለሚደረገው ዝግጅት በማውራት ላይ እንዳለን ራስ ካሳ ድንገት የጨዋታ መስመራቸውን ለውጠው ጣሊያኖች የመርዝ ጢስ ሲጠቀሙ ይሆን አሉኝ። ባልጠበቅኩት ሁኔታ ስለጠየቁኝ በጣም ተገረምኩ። ግን ምን መመለስ ነበረብኝ? ሊጠቀሙ ይችሉ ይሆናል፣ ሙሶሎኒ አያደርግም አይባልም አልኳቸው። ቢጠቀምም እኛ መፍራት የለብንም አሉ ፍጹም በራስ መተማመን በሞላበትና ምስጢራዊ በሆነ ቃል። ቀጥለውም ሌት ተቀን የጢስ መርዝ መከላከያ ጭንብል እየሰራን ነው አሉኝና አሽከራቸውን ከማየታቸው በጥኖ አመጣና አንድ ከተራ ጨርቅ የተሰራ በራስ የሚጠለቅ በሁለቱም አይኖች ትክክል መስታወት የተለጠፈበት ጭንብል መሳይ ቡትቶ አሳዩኝ። ቀጥለውም ያ ደግነት የተሞላበት ፈገግታቸው ሳይለያቸው ታዲያ ምን ትላለህ አሉኝ። እኔ ግን በጭንብል መሳይ ነገሩ የተለጠፉትን መስታወቶች እንዳየው ቤተ መንግስት ገባ ጀምሮ ግራ የገባኝ ነገር ተገለጸልኝ። የቤቱን መስኮቶች ስቃኝ በአይናቸው ይከተሉ ይኖሮ ሳቅ እያሉ የልጄ የደጃዝማች ወንድወሰን ግኝት ነው አሉኝ። ቀጥለውም አሁንም ሳቅ እያሉ እና ምን ትላለህ ጭምብሉ ያው የቀረው ነገር ቢኖር ያ አፍ አካባቢ ተገጥሞ የሚንጠለጠለው ነገር ብቻ ነው ሲሉኝ፣ ለዚያውም በታላቅ ኩራት ምን ልበላቸው እንኳን ይሄ ተራ ኋላ ቀር ለዚያውም ማጣሪያ የሚባል ነገር ያልፈጠረበት ነገር ቀርቶ የራስ ካሳ ጦር አለ የተባለ ዘመናዊ ጭምብል እንኳ ቢኖረው ጣሊያኖች ያላቸውን ዘመናዊ የጦር ሜዳ ጋዝ ከተጠቀሙ እንደማያድናቸው ልቤ እያወቀ ምን ልበላቸው። ወደፊት እንደምናየው ጣሊያኖች ይህንን የጦር ሜዳ የጋዝ መርዝ ያለ ርህራሄ ተጠቅመውበታል። የኚህን ሰው ተስፋና ምኞት መቀማት ነበረብኝን? በኋላ ከማረፊያ ቤቴ ገብቼ አለቀስኩ። አልቻልኩም። ደጋግሜ አነባው። መስቀል ደብረ ታቦር የገባሁት በመጀመሪያው ቀን የመስቀል በዓል ላይ ነበር። መስቀል በኢትዮጵያውያን ባህልና እምነት የክረምቱ ወራት ማብቂያ የመጨረሻዎቹ ሶስት ቀናት ናቸው። እስካሁን ሁሌም ከሰዓት በኋላ ይዘንባል። ምንም እንኳ ጠዋት ሰማዩ የጠራና የዳመና ዘር በሰማዩ ላይ ለምልክት እንኳ ባይታይም ከሰዓት በኋላ ከየት መጣ ሳይባል እንደ ጉድ ይዘንባል። እንግዲህ እንደ ኢትዮጵያውያን እምነት እንዲህ ከሰዓት በኋላ ድንገት ደርሶ የሚሽጎደጎደው ዝናብ ለሚቀጥሉት ሁለት ቀናት ይቀጥልና ጥሎን ይሄዳል ማለት ነው። ነገ ከነገ ወዲያ በሶስተኛው ቀን የመስቀል በዓል ፀሐይ ደምቃ ትወጣና እስከሚቀጥለው ክረምት ድረስ በየቀኑ ታጅበናለች ማለት ነው። አምናም እንዲህ ነበር፣ አቻምናም ከዚያም በፊት እንዲሁ ነበር። አሁንም ወደፊትም እንዲሁ ይሆናል። የክረምቱ ቀናት ሁሌም በተወሰኑ ቀናት ነው የሚያልቀው። ማንም ምንም ነገር ማድረግ አይቻለውም። ይሁን እንጂ አንዳንድ ጊዜ ከነዚህ ቀናት ሊተላለፍ ይችል ይሆናል በማለት በደብረ ታቦር አሉ የሚባሉ አዛውንቶችን ሁሉ እየዞርኩ ብጠይቅም አንዳቸውም የክረምቱ ወራት ከመስቀል ሶስተኛ ቀን ማለፉን እንደማያስታውሱ አረጋገጡልኝ። ተፈጥሮ ድንቅና የሰው ልጆች ተመራምረው ገና ያልደረሰባት የራሷ የሆነ ምስጢራዊ መስተዳደሪያ ደንብ ያላት ይመስል ከደብረ ታቦር ከተማ ትንሽ ወጣ ብሎ ባለ አንድ ትልቅና ሰፊ ሜዳ ላይ የመስቀሉን በዓል ለማክበር ዝግጅቱ አልቋል። በሜዳው ዳር ላይ ቀይ አበባ ምንጣፍ ተነጥፎ በአበባው ምንጣፍ ላይ የራስ ካሳ ተንቀሳቃሽ ዙፋን ተዘጋጅቶ ይጠብቃል። ራስ ካሳ በመኳንንቶቻቸው ታጅበው መጥተው በዙፋናቸው ላይ ሲቀመጡ ትልቁን ጥላ ከያዘው አሽከር በስተቀር መኳንንቱ ከራስ ካሳ አንድ እርምጃ ያህል ወደ ኋላ ራቅ ብለው ይቆማሉ። የራስ ካሳ የክብር ዘቦች ከራስና ከሹማምንቱ ኋላ ግራና ቀኝ በተጠንቀቅ ይቆማሉ። ሁለት ዘመናዊ የአውሮፕላን መቃወሚያ መትረየሶችም ተጠምደዋል። ራስ ካሳ የሰሜኑ ጦር ጠቅላይ አዛዥ ከንጉሠ ነገሥቱ ቀጥለው በኢትዮጵያ ሁለተኛው ሰው። በስተቀኝ በኩል ትንሽ ፈንጠርና ከዙፋናቸው ዝቅ ብሎ በተዘጋጀ ቦታ ከብራየር ጋር ከመቀመጣችን የተለያየ ቀለማት ያላቸው ካባ የለበሱና ነጭ ሻሽ የጠመጠሙ በርካታ ቄሶች ወደ አደባባዩ እየቀረቡ መጡ። እየቀረቡ ሲመጡ እንደማየው እያንዳንዱ ቄስ በግራ እጁ ጭራ ይዞ ግራ ቀኝ እያወዛወዘ ዝንቦችን ለማባረር ይሞክራል። በቀኝ እጁ ደግሞ በደማቅ ቀለማት ያሸበረቀ ጥላ ይዟል። ቄሶቹ እንዲህ በቀለማት እንዳሸበረቁ በህብረት መጥተው በራስ ካሳ ዙፋን ፊት ቀርበው ትንሽ ከጸለዩ በኋላ የቄሶቹ አለቃ ድንገት ፊቱን አዙሮ በጣም ዝግ ባለ እርምጃ ወደፊት ሲሄድ ራስ ካሳ ከዙፋናቸው ላይ ወርደው ጠመንጃቸውን ከጠመንጃ ያዣቸው ተቀብለው ካነገቱ በኋላ ቄሱን እየተከተሉ እኛም እንድንከተላቸው በምልክት አዘዙን። በዳክዬ እርምጃ የሚያዘግመውን ቄስ እየተከተልን ያንን በእንጨት የተሰራ ፒራሚድ የሚመስለውን ዳመራ መዞር ጀመርን። ከፊት ያ ቄስ፣ ከቄሱ ኋላ ራስ ካሳ ከዚያ እኔ ብራየር፣ ደጃዝማች ወንድወሰን ካሳ በጅሮንድ ለጥ ይበሉ ሆነን በህብረት ስንከተል ከኛ ኋላ ሌሎች ሹማምን፣ ከሹማምንቶቹ ቀጥሎ ተራው ወታደር፣ ከተራው ወታደር ቀጥሎ ደብረ ታቦር ለመስቀል በዓል የመጣው ህዝብ እያዘገመ ያንን የእንጨት ፒራሚድ ሶስት ጊዜ ከዞርን በኋላ ራስ ካሳ ያነገቱትን ጠመንጃ ለጠመንጃ ያዣቸው አቀብለው በዙፋናቸው ተቀመጡ። እኛም በተዘጋጀልን ወንበሮች ተቀምጠን መኳንንቱ እንደየማዕረጋቸው ቦታ ቦታቸውን እንደያዙ ከየት መጣ ያልተባለ ንፋስ አዘል ዝናብ መዝነብ ሲጀምር ያ ሁሉ ህዝብ ነፍስ ያውጭኝ ወደ ደብረ ታቦር ዝብርቅርቁ በወጣ ሁኔታ መሮጥ ጀመረ። የኛ መኖሪያ በደብረ ታቦር የምንኖረው በስዊድናዊው ሚስዮናዊ ቤት ሲሆን መኖሪያችንም አንዲት ተራ ክፍል ነች። የክፍሏ ግድግዳዎች ከኤስኪሞች ቋንቋ በስተቀር በመላው ዓለም ቋንቋዎች የተጻፉ ጋዜጦችና መጽሔቶች ተለጥፈዋል። ጊዜ ላለው ሰው ጥሩ ቋንቋ መማሪያ ወይም ማዳበሪያ ሰሌዳ ትሆን ነበር። የኛ አስተናጋጆች ባልና ሚስቱ አቶ ወይዘሮ ፓልም ይባላሉ። ባለ ወርቃማ ጸጉሩ አቶ ፓልም ከጨብራራ ጸጉሯ ሚስቱ ጋር በደብረ ታቦር ሲኖሩ ሶስተኛ ዓመታቸውን ይዘዋል። ባልና ሚስቱ ሚስዮናውያን ለኛ ባዘጋጁት ክፍል ውስጥ ሶስት ደረቅ የሸራ አልጋዎች ያለ ብርድ ልብስና አንሶላ ተዘርግተውበታል። ቀጥሎም ሶስት አነስ አነስ ያሉ ሳጥኖች እንደ ወንበር እንዲያገለግሉን ከአንዲት ከተራ እንጨት ከተሰራች ጠረጴዛ ጋር ቦታ ቦታቸውን ይዘዋል። ሶስተኛው አልጋ ቀድማ ተይዛለች። ባለቤቷም በአርባዎቹ ዕድሜ ውስጥ ያለውና ኢትዮጵያ ውስጥ የተወለደው ግብፃዊ አቶ ያዕቆብ ነው። በአቶ ያዕቆብ ላይ ዘመናዊ መስሎ የሚታይ ነገር ቢኖር ገና ድሮ በሐሩር ቀለሙን የለቀቀ ኮትና አንድ ጨምዳዳ ሱሪ መልበሱ ብቻ ነው። ሁሌም ማታ ማታ ደም በምትመስለው የዲናሞ መብራት እየተረዳ ለመብራቷም እየሰገደ አቶ ፓልምን ያመሰግናል። ብቻ እቺ መብራት ብዙ ሳትቆይ ትጠፋለች። አቶ ፓልም እቺን በቤንዚን የምትሰራ ዲናሞ ከአውሮፓ ድረስ ቢያስመጣም ቤንዚን የሚያገኘው ወይ ከአዲስ አበባ አሊያም ከሱዳን ከመሆኑም በላይ ማግኘቱም ከባድና ረጅም ጊዜ የሚፈጅ በመሆኑ የዚችን ዲናሞ ሞተር ላጭር ጊዜም ቢሆን የሚያስነሳው እንዲህ አይነት ልዩ በሆነ ቀናት ብቻ ነው። አቶ ፓልም ቤንዚን መቆጠብ አለበት። በሁለተኛው ቀንም የመስቀሉ በዓል ቀጥሏል። እኩለ ቀን ላይ በራስ ካሳ ቤተ መንግስት እንግዶች ሆነን ለምሳ ተቀመጥ። የምሳው ግብዣ የጤፍ እንጀራ በተለያዩ ወጦች ነበር። ራስ ካሳ ከፍ ባለ ቦታ ምንጣፍ ተነጥፎላቸው በዙፋናቸው ላይ ተቀምጠዋል። ለኔና ለባልደረባዬ ለቪሌም ብሬየር ከጎናቸው በስተቀኝ የክብር ቦታ አዘጋጅተውልናል። አንድ ጠረጴዛና ሁለት ወንበሮች ሌሎች እንግዶች እንደየማዕረጋቸው አራትም አምስትም እየሆኑ በአንድ ማዕድ ዙሪያ በደረቁ መሬት ላይ ተቀምጠዋል። ከምሳ በኋላ በፈረስ ሆነን ከቤተ መንግስት ወጥተን ህዝብ ተሰብስቦ ወደሚጠብቅበት ሜዳ አመራን። በብዙ ሺህ የሚቆጠር ሰው ይጠብቀን ነበር። በደጃዝማች፣ በፊት አውራሪ፣ በቀኝ አዝማች እንዲሁም በጭቃሹም የሚመራው የገበሬ ወታደር ታማኝነቱን ለራስ ካሳ እየገለጸ እየፎከረና እየሸለለ አለፈ። አንድ ቆፍጣና በራስ ካሳ የሜዳ ላይ ተንቀሳቃሽ ዙፋን ፊት ቀርቦ ጎራዴውን እያወናጨፈ በዚህ ጎራዴ አስራ አምስት አንበሶች ገድያለሁ፣ ሁለት እጥፍ ጣሊያንም እገላለሁ እያለ ይፎክራል። ከማልረሳው ለመጥቀስ ያህል አንድ አዛውንት ጎራዴያቸውን እያወናጨፉ በዚህ ጎራዴ ከምየ ምኒልክ ጋር አስር ጣሊያን ገድያለሁ፣ አሁንም መቶ እጥፍ ጣሊያን እገላለሁ የሚለው ፉከራ አንዱ ነው። ሌላው አንድ በግምት ሀያ ዓመት የማይሞላው ጎረምሳ ሲናገር እኔ ወጣት ነኝ። ከዚህ በፊት ጀግንነቴን እና ታማኝነቴን ለማሳየት እድል አልነበረኝም። አሁን ግን አገሬን ሊወር የመጣን ጣሊያን እንደ ቆሎ ቆላዋለሁ፣ አንዱንም አልምርም ሲል በስሜት ተናገረ። ያ ልጅ ከሁለት ወንድሞቹ ጋር አባቱን አጅቦ ከተላሌ ራስ ካሳን ብሎ የመጣ የመሃል አገር ሰው ነበር። በዚያን ዕለት በዚያ ሰፊ ሰፊ ሜዳ አንዳንዶቹ ጦራቸውን ሽቅብ አንስተው ሲፎክሩና ሲሸልሉ ጦሩ ከእጃቸው አምልጦ ራስ ካሳን ከዙፋናቸው እንዳይተፋናቸው ብሰጋም እሳቸው ግን ለአፍታም ንቅንቅ አላሉም ነበር። በተለይ አንዳንዶቹ ወደ ሰማይ የሚተኩሱት ጥይት በጆሮ የስር ሽው ሲል መቶ ጊዜ ደንግጫለሁ። ራስ ካሳ እንደ ሁልጊዜ ሁሉ በተረጋጋ ሁኔታ በዙፋናቸው ተቀምጠው ጭራቸውን ብቻ ያወዛውዙ ነበር። ፉከራ ይህን የመሰለውን የበዓል አከባበር ኢትዮጵያውያን ፉከራ ይሉታል። ኢትዮጵያውያን ለመስቀል በዓል ዓመቱን ሙሉ ሲዘጋጁና በታላቅ ጉጉት ነገ ጣፋጭ ይገዛልሃል እንደተባለ ሕፃን መስቀልን ዓመቱን ሙሉ ይጠብቃሉ። በፉከራ ወቅት ማንም ሰው በሚያውቀውም ሆነ በማያውቀው ሰው ፊት ቆሞ የፈጸማቸውን ወይም ወደፊት ሊፈጽማቸው ያሰባቸውን ጀብዶች በታላቅ ንፍረት እየፎከረ እየሸለለ መናገር ቅዱስ መብቱ ነው። እነዚህ ፎካሪ ጀግኖች በተሰበሰበው ሕዝብ ፊት ሹሞቻቸው የበደሏቸውን እያንዳንዷን ነገር እያነሱ ምንም አይነት በቀልና ቅጣት ሳይገጥማቸው መናገርም ይችላሉ። ይቺ ፉከራ ትልቁን ጌታ ራስ ካሳን ሳይቀር ትነካለች። ዛሬ ማንም ማንንም ቢወቅስ፣ ቢወነጅል፣ ቢሰድብ አይቀጣም። እነዚህ ጀግኖች ነገ ራስ ካሳን ተከትለው ዘራፍ የካሳ አሽከር ብለው ወደ ጦር ሜዳ ሲሄዱ በራስ ካሳ ችሎት ተበድለውም ከሆነ የተበደሉበትን ነገር በአደባባይ መናገሪያው ብቸኛ ቀን ዛሬ ነውና ያለምንም ፍርሃት እየፎከሩ ይናገራሉ። እነሆ ዛሬም ከነዚህ ጀግኖች ጦረኞች መካከል የተወሰኑ በገዢዎቻቸው በሹሞቻቸው ያልተደሰቱ የተበደሉ ተነስተው በደላቸውን በትልቁ የራስ ካሳ ዙፋን ፊት እንዲዳኙ እየፎከሩ ሹሞቻቸውን እየወቀሱና እየሰደቡ ሸለሉ፣ ፎከሩ። ከእነዚህ ጀግኖች አንዱ በቀጥታ ከዚህ ቀደም በራስ ካሳ ችሎት ያለ ኃጢአቱ በግፍ ስለተፈረደበት ፍርድ አንስቶ ራስ ካሳን ሙልጭ አርጎ ሰደባቸው። ራስ ካሳ በዚህ ጀግና ድፍረት ከመናደድ ይልቅ ስቀው ድፍረቱን እያደነቁለት እያለ የራስ ካሳ የክብር ዘብ ወታደሮች የመስቀል በዓል ጥንታዊ ወግና ባህል ከሚፈቅደው ውጭ ስለሆነ ይህንን ጀግና ከፉከራው መሃል ጎትተው አወጡት። ከሰዓት በኋላ ባይሆንና ያ አደገኛ ዝናብ መጥቶ ሕዝቡን ባይበትነው ኖሮ ፉከራው፣ ሽለላው እስከ ምሽቱ ድረስ በቆየ ነበር። ሶስተኛና የመጨረሻው ቀን የመስቀል የመዝጊያ በዓል አከባበር ከሁለቱ ቀኖች እጅጉን በጣም የተለየና የደመቀ ነው። ራስ ካሳም ለበዓሉ መዝጊያ ግብር ያበላሉ። በዚህ ግብር ላይ ማንኛውም ተራ የራስ ካሳ ገባሪ ጭሰኛና አልባሌ ሰው ሳይቀር የመገኘት መብት አለው። ለግብሩም ጠቅላላው የራስ ካሳ ግቢ በነጭ ጨርቅ ተሸፍኖ ከሩቅ ላየው ሰው እጅግ በጣም በጣም ትልቅ ድንኳን ይመስላል። ይሄ ግዙፍ የግቢ ድንኳን በተለያዩ ክፍሎች ተከፋፍሎ ለግብር ተዘጋጅቷል። ራስ ካሳ እንደ ወትሮ ሁሉ ከፍ ብሎ በተራላቸው መድረክ ላይ የአበባ ምንጣፍ ተነጥፎና የኢትዮጵያ ባንዲራ ከጀርባቸው ተሰቅሎ በዙፋናቸው ላይ ተቀምጠዋል። እኛም ትንሽ ከሳቸው ዙፋን ራቅና ዝቅ ብሎ የሸራ ወንበሮችና ጠረጴዛ ተዘጋጅቶልን ጎን ለጎን ተቀምጠናል። ዛሬ ያለ ወትሮው ግብሩ የቀረበው በመሶብ ፈንታ በብር ሰሃኖች ከብር ሹካና ቢላዋ ጋር ነው። ከየት እንዳመጡት ግን እግዚአብሔር ይወቀው። ኢትዮጵያውያን ከፍተኛ የሚባሉት መኳንንት ሳይቀሩ የሚበሉት በእጃቸው ነው። እመኑኝ፣ በእጅ መብላት ራሱን የቻለ ጥበብና ልምድ ይጠይቃል። ቀላል አይደለም። ከፍተኛ የሚባሉት ሹማምንት በየመሶቦቹ ዙሪያ ነጭ ሸማቸውን እንደለበሱ በበርጩማዎቹ ላይ ተቀምጠዋል። አነስ ያሉ ሹማምንት ደግሞ ወረድ ብለው በመሶቡ ዙሪያ በደረቁ መሬት ላይ ተቀምጠዋል። ትልልቅ ድስቶች የያዙ አሽከሮች በግብርተኛው መሃል እየተዘዋወሩ አንድ ሁለት ሶስቱን እንጀራ ወጥ ውስጥ ይነክሩና በወጥ ለውሰው በመሶቡ ላይ ካደረጉ በኋላ በያዙት ትልቅ ጭልፋ ወጡን ደጋግመው እንዳወጡላቸው ግብሩ ይጀመራል። ሌሎች ጠብደል አሽከሮች ሁለት ሁለት እየሆኑ ባጣና እንጨት ተክተው ለሁለት የተሸከሙትን አንድ አራተኛ የበሬ ስጋ ይዘው በእያንዳንዱ መሶብ አጠገብ ሲቆሙ ሹማምንቱ በቀኝ እጁ ቢላውን ይዝና በግራ እጁ ስጋውን አገላብጦ ካየ በኋላ ደህና መስሎ ከታየው ቦታ ላይ የሚበቃውን ያህል ላፍ አድርጎ በመቁረጥ ስጋውን በግራ እጁ እንደያዘ ለአንድ ጉርሻ ይበቃል የሚለውን በግምት ይመጥንና በጥርሱ ነክሶ ከታች ወደ ላይ ላፍ አድርጎ ይቆርጥና ይበላል። እንዲህ ከታች ወደ ላይ ስጋውን ላፍ አድርጎ ሲቆርጥ አፍንጫውንም ጨምሮ ያለ መቁረጡ ተአምር ነው። ግብር ላይ የተቀመጠው ሹማምንት ግብሩን እየበላ ያሻውን ያህል ጠጅ ደጋግሞ ያለንዳች ይሉኝታ ይጠጣል። እንዲህ አይነቱ መስተንግዶ አንድ ሰዓት ያህል ጊዜ ይፈጃል። በዚህ አንድ ሰዓት በማይሞላ ጊዜ ውስጥ በእነዚህ ታዳሚዎች መሶብ ዙሪያ ግማሽ ያህሉ የሙሉ በሬ ስጋ ድራሹ ይጠፋል። ራስ ካሳና የተወሰኑ ከፍተኛ መኳንንት እኛንም ጨምሮ በቦታቸው ሲቀሩ የቀረው የበታች ሹም ጮማ በጮማ የሆነውን እጁን በራስ ጸጉሩና በጢሙ ጠራርጎ ቦታውን ለሌሎች ይለቃል። እነዚህ መጀመሪያ ግብር የገቡት ጠግበው ሲወጡ፣ ሌሎች እየገቡ እየበሉና እየጠጡ፣ እነዚህም ለሌሎች ቦታቸውን እየለቀቁ ሲወጡ፣ ግብር ያልገቡት ሲገቡ፣ በሺዎች የሚቆጠሩ ግብርተኞች ግብር ገብተው ከወጡ በኋላ አዳዲስ የታጩ ሹሞች ራስ ካሳ ፊት ቀርበው ሹመታቸውን እግር ስመው ይቀበላሉ። ከነዚህ ዛሬ አዲስ ከተሾሙት ሹማምንት መካከል ወጣቱ የራስ ካሳ ሶስተኛ ወንድ ልጅ አስፋ ወሰንም ይገኝበታል። ወጣቱ አስፋ ወሰን ካሳ በአባቱ ፊት ቀርቦ ለክብራቸው እግራቸውን ስሞ ሲነሳ አባቱ ጥቁር ሆኖ በወርቅ የተሽቆጠቆጠውን የደጃዝማቾችን ካባ ለልጃቸው ሲያለብሱ ታላቅ የአባትነት ኩራት በፊታቸው ላይ ይነበብ ነበር። ከእንዲህ አይነቱ የመስቀል በዓል አከባበርና ግብር በጥቅሉ ትዕይንት ማግስት ስራዬን ለመጀመር ስነሳ ራስ ካሳ ኪሩቤል የተባለ በመጠኑ ፈረንሳይኛ የሚችል ወጣት አስተማሪ ይርዳህ ብለው ላኩኝ። በመቀጠልም ወታደሮቻቸው እንደ ንጉሠ ነገሥቱ የክብር ዘበኛ ወታደሮች እንዲሰለጥኑላቸው አዘዙኝ። ይሁን እንጂ ራስ ካሳ ያልተገለጠላቸውና የዘነጉት ነገር ቢኖር አንደኛ የንጉሠ ነገሥቱ ወታደሮች ለዓመታት ከስዊድንና ከቤልጅየም በመጡ መኮንኖች ወታደሮች ለረጅም ጊዜ መሰልጠናቸውንና የእሳቸው ወታደሮች ለስልጠና ያላቸው ጊዜ ግፋ ቢል በቀናት የሚቆጠር ብቻ መሆኑን ነበር። በነጋታው በማለዳ ተነስቼ ልክ ፀሐይ እንደወጣች ወደ ማሰልጠኛው ቦታ ከደብረ ታቦር ወጣ ብሎ ካለ ሜዳ ከአስተርጓሜ ከኪሩበል ጋር ስንደርስ በቦታው የነበሩት አምስቱን ኢትዮጵያውያን ማለትም በቤልጅየሞች ለወራት የማሰልጠን ትምህርት የወሰዱና በንጉሠ ነገሥቱ የራስ ካሳን ጦር እንዲያሰለጥኑ ከአዲስ አበባ የተላኩ መኮንኖችን ከጥቂት የራስ ካሳ ወታደሮች ጋር አገኘው። ስልጠናው መጀመር የነበረበት ከጠዋቱ አንድ ሰዓት ጀምሮ ነበር። ይሁን እንጂ ሌላ ሁለት ሰዓት አለፈ። ወደ ማሰልጠኛው ስፍራ ብቅ ያሉ ግን ማንም ሰው አልነበረም። ቢቸግረኝ ኪሩቤልን ወታደሮቹ የት እንዳሉ እንዲጠይቅ ላኩት። ወዲያው ከአምስቱ መኮንኖች አንዱ ጠጋ ብሎ ጌታዬ፣ የእኛ ወታደሮች እንደ ፈረንጆቹ በካምፕ አይኖሩም። ግማሹ ከቤተሰቡ ጋር ቤቱ ሌላው ደግሞ ዘመድ አዝማድ ተጠግቶ የቀረው ደግሞ እንደ አቅሙ በየጥሻው በቀይ እሳት ጎጆ ነው የሚኖረው እና እዚህ እስኪደርሱ ድረስ ትንሽ ጊዜ ይፈጃል አለኝ። በእንዲህ አይነት ሁኔታ የጀመርነው ስልጠና ፍጹም ተስፋ አስቆራጭ ነበር። ከአምስቱ መኮንኖች አንዱ ወደ ሦስት መቶ የሚሆኑ የባላገር ወታደሮች ወደ ጎን ወስዶ ከብዙ ልፋት በኋላ እንደ ነገሩ ማሰለፍ ቻለ። ሌላው ትልቁ ችግር አምስቱም ወታደሮች ማለትም በቤልጂየሞች ሲሰለጥኑ ወታደራዊ ትዕዛዞችን የሚያውቁት በፈረንሳይኛ ቋንቋ ስለነበር የገበሬው ወታደር ወታደራዊ ትዕዛዙ ተተርጉሞ ምን ማድረግ እንዳለበት እስኪገባው ድረስ ቁም ለማለት እንኳ ጥቂት ጊዜ ይፈጅ ነበር። በኋላ ኪሩቤል ወታደራዊ ትዕዛዞችን ወደ አማርኛ ተርጉሞ ከብዙ ጊዜ ጥረት በኋላ ወደፊት ቀኝ ግራ፣ ቀኝ ግራ ማለት እና ወታደሩ መርገጥ ጀመረ። እንዲህ አይነት ሁኔታ የተጀመረው ስልጠናችን ገና ብዙ ፈተናዎች ይጠብቁት ነበር። የራስ ካሳ ጦር እንደ ዘመናዊ ጦር አንድ ወጥ አመራር አልነበረውም። ራስ ካሳ ራሳቸው ደሞዝ የሚከፍሉት ጦር ማለትም ራሳቸው በቀጥታ የሚያዙት ጦር በሺዎች ቢቆጠርም እሳቸውን ብሎ ከመጣው ጦር ጋር ሲነጻጸር ግማሽ እንኳ አይሆንም። ጦሩ ታማኝነቱና ታዛዥነቱ ላመጣው ደጃዝማች፣ ፊታውራሪ፣ ቀኛዝማች፣ ግራዝማችና እስከ ታች ወርዶም የበታች ሹም ብቻ ነው። እናም ይህን የተበታተነ ጦር አዋቅሮ ማደራጀት አስፈላጊ በመሆኑ ጦሩን ከታች ከትንንሾቹ ሹማምንት ጀመሩ። ይሄም ትልቅ ችግር ነበር። ለምሳሌ አንድ ሹም የራሱን ጦር ይዞ ከማሰልጠኛው ቦታ ጥሎ ሄደ። እንዲመለስና በስልጠናው እንዲቀጥል ስንሞክር እምቢ ስላለ ምክንያቱን ብጠይቅ እንደምን ሆኖ እኔ ለካሳ አንድ መቶ ሰው ይዤ መጥቼ 50 ሰው ብቻ አዛለሁ እንደምንስ ከእናቱ ጉያ ነጥቄ ያመጣሁትን ልጄን ለሌላ ሰው እንዲያዘው ሰጣለሁ። የመጣው ይመጣ አንድም ሰው ከኔ አይለይም፣ ለእናታቸው ቃል ገብቻለሁ ያለውና በኋላ በራስ ካሳ ልመናና ተግሳጽ በማግባባት የተመለሰውን መርሳት ፈጽሞ አይቻለኝም። ብቻ በዚህ መልኩ አልፎ አልፎ ራስ ካሳም እየሸመጋገሉልን መስመር መስመር ይዞ ሳለ አንድ ዝናር በዝናር የሆነና ጠመንጃ የነከተ ወጣት የማሰልጠኛው ሜዳ መሃል ቆሞ ስራችንን እንዳንሰራ አገደን። ከስልጠናው ቦታ እንዲሄድና ስራችንን መስራት እንድንችል ዘንድ ቢጠየቅ አሻፈረኝ በማለቱ ምክንያት ባስጠይቅ ገና ትናንት ማታ ከሸዋ ሜጫ ደብረ ታቦር መድረሱንና ከሦስት መቶ በላይ ወታደሮች ስላሉት ስልጠናችንን በጣሙም ስላስደሰተው የኔም ጦር ይሰልጥን ብሎ ንቅንቅ አልልም ማለቱን ተረዳሁ። የዚያን ተዋጊ ወጣት መሪ ተለማማጭ አይኖች ያየ ሰው እንደምን ቆይ ተራ ጠብቅ ሊል ይችላል እና ሌላ አንድ አዛዥ ጨምረን ስልጠናችንን ቀጠልን። በእንዲህ አጭር ጊዜ ውስጥ ከየጎጆው የመጣውን የሰላሙ ጊዜ ገበሬ የጠላት ወረራ ጊዜ ወታደሩን አስተምሮ ስነ ስርዓት አስይዞ ወታደር ማድረግ ለሰው ልጅ የማይቻል ይመስል የነበረውን ስራ ጨርሰን የራስ ካሳ ጦሩ ወታደራዊ ሰልፍ ለማሳየት ዝግጁ መሆኑን አሳወቅ። ደብረ ታቦር በታሪኳ እንዲህ አይነት ትዕይንት አይታም አታውቅ። ጦሩ በራስ ካሳ ፊት ሰላምታውን እያቀረበ በታላቅ ስነ ስርዓት ሜዳውን ዞሮ በየመቶ ምድቡ ከራስ ካሳ ዙፋን ፊት ለፊት በተጠንቀቅ ሲቆም የራስ ካሳ ደስታ ወሰን አልነበረውም። ምዕራፍ ዘጠኝ ጦር ግንባር ደረስ።
በነጋታው በአቶ ማሞ ከእንቅልፌ ስቀሰቀስ ፀሐይዋ ወጥታ ሰማዩ ላይ ከፍ ብላ ነበር። ጀርባው ላይ ትልቅ የአሳ መጥበሻ መረብ ተሸክሟል። እኔንም አሳ ለማጥመድ ወደ ወንዝ ተከትየው እንዲሄድ ጠየቀኝ። አሳ ማጥመድ አስደስቶኝም አያውቅም ነበር። ለማንኛውም አብሬው ሄድኩ። የሚያዝናናም ሆኖ አገኘሁት። የወንዙ ውሃ ከሚወርድበት ግርጌ ቦታ መረጥ። ውሃው የጠራ ነበር፣ ብዙ አሳዎች ነበረው። ከትንሽ ሙከራ በኋላ እያንዳንዳቸው ሁለት ኪሎ የሚመዝኑ ስምንት ትላልቅ አሳዎችና ብዙ ትናንሾች ጨምረን ያዝ ካጠመድናቸው አሳዎች ግማሹን ለደጃዝማች ላክ። የተረፉት ደግሞ ወደ አቶ ማሞ መጥበሻ ተወሰዱ። በዛው ጊዜ ውስጥ በቀዝቃዛው የወንዝ ውሃ ሰውነታችንን በደንብ ታጥበን በትኩሱ በስሎ የደረሰውን አሳ በላን። የሚጣፍጥ ነበር። በዛሬማ ወንዝ ብዙ ጉማሬ እንዳለ ሰምተን ነበር። በወንዙ ዳርቻ ብዙ የጉማሬ ኮቴ በማየታችን መኖራቸውን አረጋገጥ። ነገር ግን ሙሉ ቀን ስንፈልግ ብንውል ደግሞ ጉማሬዎችን ማግኘት ስላልቻል ፍለጋውን አቆምን። እንስሶቹ ብዛት ያለው የሰው ቁጥር ሲያዩ ሸሽተው ሳይሄዱ አልቀሩም። የጉማሬው መንጋ ገና በጠዋቱ ያየን ይመስላል። አመሻሹ ላይ ፊታውራሪ ዘውዱና ሙላው ከወታደሮቻቸው ጋር ደረሱ።
ካምፓቸውን የአንድ ሰዓት መንገድ ርቀው የዛሬማ ወንዝ ገባር የሆነች ትንሽ ወንዝ አጠገብ አደረጉ። በሚቀጥለው ቀን ደጃዝማች የጦራቸውን አስተላለፍ ግምገማ በሚያደርጉበት ጊዜ አብሮ የመሄድ አጋጣሚ አገኘው። የሁለቱን ሰራዊት አስተላለፍ ማየት የሚገርም ነገር ነበር። የሁለቱም ሰዎች ወታደሮች ጎን ለጎን ቆመዋል። የፊት አውራሪ ሙላ ወታደሮች የቆላ ሰዎች ስለሆኑ የሰውነት መጠናቸው አነስ ያሉ ናቸው። ቀጠን ደረቅ ያሉ ሆነው ግን ንቁና ቅብጥብጥ ናቸው። የፊት አውራሪ ዘውዱ ወታደሮች ደገኞች ናቸው። ሁሉም በቁመት ከአማካይ በላይ ረዘም ያሉ ናቸው። ሰውነታቸው ፈርጠም ያለ ሆኖ ረጋ ያለ መንፈስ ነው የሚያንጸባርቁት። ከእነዚህ ሁለት አይነት ሰዎች የትኛው በጀግንነትና በድፍረት ጦርነት ላይ ውጤት እንደሚያመጣ በቀላሉ ማወቅ አይቻልም። እኔ ሲያዩ የሚያሳዩት ባህሪና አመለካከታቸው አላስደሰተኝም። ደጃዝማች እየቀለዱ የመጀመሪያው የነጭ ምርኮኛ ይኸውና ሲሉ ያሳዩት ሁኔታ በተጨማሪ ጥሩ አልነበረም። በእኔ ጥያቄ ደጃዝማች በኋላ እኔ ማን እንደሆንኩ ከነሱ ጋራም ምን እያደረግኩ እንደሆነ ማብራሪያ ሰጡ። ማምሻውን ካምፑን ለቀን ስሙን የረሳሁት ትንሽ ወንዝ አጠገብ ሌሊቱን አሳለፍ። የማስታውሰው ነገር ቢኖር አንድ ወታደር ዘንዶ መግደሉን ነው። ሰውየው ከአንድ ዛፍ ስር ተጋድሞ ነበር። በጠዋት ሲነጋ ከላይ የዛፉ ቅርንጫፍ ትልቅ የተጠመጠመ ነገር ያያል። ተነስቶ ምን እንደሆነ ለማወቅ ጠጋ ብሎ ሲያይ የተጠመጠመው ነገር መንቀሳቀስ ይጀምራል። ሰውየው ወዲያው ገባውና ከመቅጽበት ጠመንጃውን አንስቶ ዘንዶው ላይ ካርታውን እንዳለ ጨረሰበት። የሞተው ዘንዶ ቁመት ሲለካ ሰባት ሜትር ነበር። በግንድ ላይ ያንጠልጥሎ ዘንዶውን ወደ ደጃዝማች ለመውሰድ ስድስት ሰዎች መሸከም ነበረባቸው። የቀኑ ጀግና የተኮሰው ጥይት መጠን ተተክቶለት የአምሳ ብር ሽልማት ተሰጠው። በተጨማሪም ጥሩ ንግድ ቀናው። የዘንዶውን የጎን አጥንት በአስር ብር ሸጠ። ይህ አጥንት መድኃኒትነት አለው ስለሚባል በጣም ተፈላጊ ነበር። ከመድኃኒትነት በተጨማሪ ደግሞ ለአስማት ይሆናል፣ ፍቅር ያስይዛል ተብሎም ይታመናል። ማታውኑ ጨረቃዋ ብርሃን መስጠት ስትጀምር መንቀሳቀስ ጀመር። በዛሬማና በዱኮኮ ወንዝ መካከል ያለው መሬት የሚቀጥለው ካምፕ ቦታችን ነው። ይህ ቦታ በኢትዮጵያ ስመጥር የሆነው የዋልድባ ገዳም ቦታ ነው። መሬቱ ቅዱስ ነው ስለሚባል ለእርሻ አይጠቀሙበትም። ሰው የማይነካው መሬት ስለሆነ የተለየ እንግዳ የሆነ የዛፍ አይነት በብዛት ያድግበታል። ይህ ዛፍ ቅጠል የማይኖረው ጊዜ አለ። ግንዱም እንዳገዳነት ይቃጠዋል። በጣም በፍጥነት ስለሚያድግ እንጨቱ ለስላሳ ይሆንና ከእንጨት ይልቅ ወረቀት ይመስላል። ገዳሙ በአንድ ትንሽ ወራጅ ውሃ ከሁለት ቦታ ተከፍሏል። በአንድ በኩል ቤተክርስቲያኑና መኖሪያ ቤቶች ያሉበት ነው። ተራ መነኩሴዎችና ዲያቆናቱ በዚህ ቦታ ይኖራሉ። በሌላ በኩል ግን ማንም እንግዳ እንዲገባ የማይፈቀድለት ቦታ ነው። በዚህኛው ቦታ የሚኖሩት ደግሞ የበቁ መነኩሴዎች ወይም መናኞች ናቸው። እነዚህ መነኩሴዎች ወይም መናኞች ለአንድ ዓመት ከሰው ተለይተው የጫካ ስራ ስርና ቅጠል እየበሉ ለመኖር መሐላ የገቡ ናቸው። አንድ ዓመት ሲያልፋቸው ወደ መኖሪያው ቦታ ይመለሱና በቦታቸው ደግሞ ሌሎች መናኞች ይተካሉ። ለዋልድባ አካባቢ የተቀደሰ መሆን ሁለት ምክንያቶች አሉት ይባላል። አንደኛው ምክንያት አዳኛችን ኢየሱስ ክርስቶስ በምድር በነበረበት ጊዜ ይህን ቦታ በእግሩ ተራምዶበታል። ሁለተኛው ምክንያት ደግሞ በክርስትና ሃይማኖት መጀመሪያ አካባቢ 999 ቅዱሳን ከሮማ ተነስተው ወደዚህ መጥተዋል ነው። የመጡበት ምክንያት ደግሞ በዚህ ስፍራ በሰላም ለመሞት ነው። ስለዚህ እነሱ በተቀበሩበት በዚህ ቦታ የቀረው የቅዱሳኑ አጽም መረበሽ የለበትም። የዋልድባ ገዳም አክብሮት ኃይል በግልጽ መታየት የሚችል ነገር ነበር። ሁሉም ወታደሮች ቦታውን በእምነትና በአክብሮት ስለሚያዩት ሲነጋገሩ እንኳ እየተንሾኳሾኩ ነበር። እኩለ ሌሊት ሲሆን ቢጫ ቀሚስ የለበሱ መነኮሳትና ዲያቆናት በሰልፍ ተቀበሉን። መምጣታችንን ስለሰሙ አቀባበል አደረጉልን። ምግብና ጠላ ቀረበልን። የፍራፍሬ ክምሮች እንደ ሙዝ፣ ብርቱካን፣ ሎሚ፣ ፕላም እየተዞረ ለሰው ተሰጠ። ተጋባዦችም በደስታ ተቀበሉት። ለረጅም ጊዜ እንደዚህ የመሰለ ነገር ያየ ሰው አልነበረም። የገዳሙ ትልቅና በደንብ የተያዘ የፍራፍሬ ተክል እርሻ አለ ተብሎ የሚወራውን ወሬም አረጋገጠልን። የገዳሙ ኃላፊ አባ ገብረስላሴ መጥተው ተገናኘን። አባ ገብረስላሴ ሦስት መቶ የሆኑ የታጠቁ ወታደሮቻቸውን ይዘው ጦር ሜዳ ሊከተሉን ነው። የቤተ ክርስቲያን ሰው ስለሆኑ ጠመንጃ መያዝ አይችሉም። ነገር ግን በሁለት ጎኑ ስለት ያለው ጎራዴ ከኮርቻቸው ላይ ተንጠልጥሎ ይታይ ነበር። ከሌሊቱ ስምንት ሰዓት ሲሆን ደቀቆ የሚባል ወንዝ ስንደርስ ፊታውራሪ ሽፈራው ከቦታው ሲጠብቁን አገኘናቸው። ምንም ሌሊት ቢሆንም የፊታውራሪ ወታደሮች ነቅተው ሲጠብቁን ስለነበረ በፉከራና በሽለላ ነው የተቀበሉን። እንዳበደ ሰው ወዲህ ወዲያ እያሉ የሚያቅራሩትና የሚፎክሩ ሰዎች ከዚህ በፊት አይቸው የማላውቀው አይነት ነበር። ዋነኛው የጦርነት ስሜት መታየት ጀምሯል። ለኔ ግን የበዛና የተጋነነ መሰለኝ። በሚቀጥለው ቀን አዲስ የተቀላቀለን ጦር አሰላለፍ ግምገማ ተደረገ። ግምገማው በጣሊያን ቃኝ ወይም ሰላይ አውሮፕላን ምክንያት ሁለት ጊዜ መቋረጥ ነበረበት። በዚህ ሁኔታ እያለን እንዳባጉና ያለው የጣሊያን ሜጀር ወደ ኋላ እንዲያፈገፍግ ትዕዛዝ የተሰጠው መሆኑን ሰማን። ምክንያቱም የነበረበት ቦታ ቀደም ያለ ወይም ገባ ያለና አደጋ ያለበት ነው ተብሎ ነው። ውይይት ተደረገና ውሳኔው የሚሸሸውን የጣሊያን ወታደር ለመዝጋት ምሽጉን ከበን እንድንይዝ ሆነ። ምሽቱ ላይ የሶስት ፊታውራሪ ጦር ተሻገር ሙላውና ዘውዱ ወደ ኋላ ተመልሰው ተከዜ ወንዝን በማቋረጥ በምሽጉ ምዕራብ በኩል እንዲከቡ ታዘዙ። ያም የሌሊት መንገድ ነው። ፊታውራሪ ሽፈራው ደግሞ የራሳቸውን 2500 ወታደሮች ይዘው አንድ ሺህ ወታደር ተጨምሮላቸው በምስራቅ በኩል ተንቀሳቅሰው ሃይዳን አቋርጠው ማይጥምቀት በመሆን ትዕዛዝ እንዲጠብቁ ተወሰነ። የጦርነት እንቅስቃሴው ተጀምሯል። ደጃዝማች በሚሰጡት ትዕዛዝ የረኩ ይመስላል። በኋላ እንደነገሩኝ ከሆነ በዚህ በጣም ደስተኛ እንደነበሩ ነው። ጠላት ላይ ጥቃት ለማድረስ የመጀመሪያው ስለሆን ሸዋ ላሉት ገዢዎች የማልፈራ መሆኔን አስመሰክራለሁ። ቀጥለውም አገራችን አደጋ ላይ ባለችበት በአሁኑ ጊዜ የአንድ ሰው ምኞትና ፍላጎት ምን ሚና አለው? ንጉሡ እንደኛ ሰው ናቸው። ኢትዮጵያ ግን የሁላችንም እናት ነች። በሚቀጥለው ቀን ታኅሳስ አምስት ከራስ እምሩ የተላከ ደብዳቤ ይደርሳል። በደብዳቤው መሠረት ራስ እምሩ አዲያርቃይ እንደሚገኙ ይህም የተሰጣቸው ትዕዛዝ ወደ ሽሬ ግንባር እንዲሄዱ ስለሆነ ነው። ደብዳቤውም ደጃች አያሌው ወደ እሳቸው እንዲመጡና ስለ ጦርነቱ አስተላለፍ እንዲነጋገሩ ይጠይቃል። ደጃዝማች ረጅም ሰዓት በማሰብ ከተቀመጡ በኋላ ለመልእክተኛው ተመለስና ለጌታህ ዛሬ ማታውን ወደ እሱ እመጣለሁ ብለህ ንገር ብለው ነገሩት። ወደ አዳርቃይ መንገዱ ወደ 30 ኪሎ ሜትር ይሆናል እና ራስ እምሩ እንዲህ ያለ የማይመች ነገር ለምን እንደጠየቁ ማሰብ ጀመር። ነገሩ በጣም አስቸኳይ ከሆነ ለምን ግማሽ መንገድ መተው አንገናኝም? ሙሉውን ቀን እጃዝማች አጠር ያሉ ትዕዛዞች ከመስጠት በስተቀር በሐሳብ ተውጠው ነው የዋሉት። በታህሳስ ሰባት በጠዋቱ ተነስተው ለመሄድ እቅድ አድርገዋል። ሦስት መቶ የሚሆኑ የራሳቸውን ዘቦች ይዘው ለመሄድ የቀረው ጦር ግን በፊት አውራሪ ተሻገር መሪነት ወደ ሃይዳ እንዲሻገር ተወሰነ። ፊት አውራሪ ሽፈራው ደግሞ ሌሊቱን ወደ እነ አባጉና እንዲገሰግሱ ተመከረ። እጃዝማች መንገዳቸውን ፀሐይ ገና ሳትጠልቅ ጀመሩ። ሆኖም ጨረቃዋ እስክትወጣ ድረስ መጠበቅ ነበረብን። መንገዱ በወንዞችና በገደሎች መሃል ስለሆነ አስቸጋሪ ነበር። ጉዟችንንም አዘገየብን። ቋጥኞችና የዋርካ ዛፎች በጨረቃው ብርሃን መሬቱን የተለየ መልክና አቀማመጥ ሰጥተውታል። የዋርካ ዛፍ ትንንሽ ቅጠሎች ያሉት ሲሆን ሙሉ በሙሉ ሲያድግ ከስምንት እስከ አስር ሜትር ከፍታ በላይ ይሆናል። የጎን ስፋቱም ከሁለት እስከ ሶስት ሜትር ነው። የግንዱ ወይም የልጡ መልክ የድንጋይ መልክ ያለው ነው። ዛፉ ሲያረጅ ከብዙ መቶ ዓመታት በኋላ ግንዱ ከውስጥ መበስበስ ይጀምርና ወደ ላይ ወደ ቅርንጫፎቹ ይሄዳል። በእነዚህ በበሰበሱ ግንዶች መሃል የዝናብ ውሃ ስለሚቋት በደረቅ ቦታ የሚኖሩ የአገሬው ሰዎች ውሃ ይቀዱበታል። ከአቶ ማሞና ባለቤቱ ጋር ጎን ለጎን እየጋለብን ከኋላችን ደግሞ የጭነት ከብትና አገልጋያችንን አስከትለን እየሄድን ነበር። በሁለት የወታደር ምድቦች መካከል ባለው ክፍተት ስለምንጓዝ ብቻችንን ነበር። አገልጋዮቻችን እርስ በራሳቸው ታሪክና ቀልድ እያወሩ ይጓዙ ነበር። በኢትዮጵያ ያለፈ ታሪክ እያወሩ ጊዜ ማሳለፍ ከሚወደድና ከሚከበሩ ነገሮች አንዱ ነው። በወሬያቸው መካከል ይስቁ ስለነበር የመረጋጋት ምልክት ነበር። እኛም ቢሆን ጨዋታውን ማዳመጥና አብረን መሳቅ ጀመር። ምናልባት የአንድ ሰዓት መንገድ የሚሆን እንደተጓዝ መንገዱ ድንገት የያዝነው ጓዝ ማለት በማይቻልበት ጥቅጥቅ ባለ ጫካ ተዘግቷል። አንድ ሰው እንደምንም ብሎ ወደ ጫካው ውስጥ ገብቶ ወዲያውኑ ተመለሰ። የነገረን ጥሩ ዜና አልነበረም። ከጫካው ቀጥሎ ደረቅ ወንዝ ነው እንጂ መንገድ እንደሌለ ነው። አሽከሮቹን እንዲጠሩ ጠይቀን ቢጣሩ ቢጣሩ መልስ የለም። እንግዲህ ጠፍተናል ማለት ነው።
ለምን አይጨፍሩ? ወገኑን ሲገሉት ወገኑ ካልከፋው ለምን አይጨፍሩ? እስኪሰበር ጣራው የተማታቱ ድምፅ ፍትህን ሲጣራ ሰሚ ካላገኘ እልህን ካልሰራ ነፃነት ስንራብ ከጠገብ መከራ ለምን አይጨፍሩ? አይዘሉ እስከ ጣራ ወገኑ ካልከፋው ወገን ሲመትሩ ይጨፍራሉ እንጂ ለምን አይጨፍሩ? ወገኑን ሲገሉት ወገኑ ካልከፋው ጥቃቱ ተሰምቶት ወኔው ካልነዘረው የእኛ ሞት ለነሱ ሰርግና ምላሽ ነው። ከገረገር አልፎ ከቤተክርስቲያን ገብቶ ሽጉጥ ከገደለ መስቀልን ተክቶ አይነሳባቸው ለምን አዶ ከብሬው ያመታት ደም ግብሩን አሁንም ጠጥቶ ከገረገር አልፎ ከመስጊድ ውስጥ ገብቶ ሽጉጥ ከቀደደ ቁርአንን ከክቶ አይነሳባቸው ለምን አጆ ከብሬው ያመጣት ጀምግሩን አሁንም ጠጥቶ ለሆዴ ኖራለሁ በአእምሮዬ ፈንታ እናንት ሰውነቴን እኔ እንጀራ ልብላ በሚል ሂሳብ ቀመር እድሜ ከተፈላ ለምን አይጨፍሩ የድንቅነሽን ዘር በቋንቋ ሸንሽነው የእናትን ዘር በአባት ወይንም የአባትን በእናት አሰርዘው አንዱን ከአንዱ ጋራ በተቃርኖ አባድ ነው እኛኑ በእኛኑ ስንገድላቸው ለምን አይጨፍሩ እኛ ቤት ቀንጎሎ እነሱ ዘንድ ተርፎ እየሞላላቸው ሃይማኖት ሲረክስ ወሰን እንደ ዳቦ ዳብ ድንበር ሲቆረስ የአገር ህልውና ሞገሷ ሲገሰስ የአገር ቤዛዎች ደም እንደ ውሃ ሲፈስ ወገን በወገን ላይ በሬታው ሲደንስ ይሄ ካላስቆጣ እምቢን ካላጫረ የደም ስርን በልህ ካላስገታተረ ህዝቡን በመባረክ ፈውተው ሊያሽሩ መስቀል ካልገዘተ ካልወጣ ሙዜሩ ይጨፍራሉ እንጂ ለምን አይጨፍሩ ለምን ምክንያትን መጠየቅን ትቶ ቄሱ ከተሳነው በጎቹን መጠበቅ ተኩላ አስበልቶ ሼሁ ከተሳነው በጎቹን መጠበቅ ተኩላ አስበልቶ ሁሌ ካስጨረሰ ጠዋት ማታ ፈትቶ በደም ባህር ሲዋኝ ለምን አይጨፍሩ ዛራቸው ተነስቶ መንገድ አደር ሲሆን ወላጅ ተፈናቅሎ ለብርድ ሲጠበስ ባህሩን ተቃጥሎ ቢላ የሰራበት ቦታውን ተመርቶ ከወያኔ ጋር ተፈንቃይ ተዋሶ ልጅ እየጨፈረ ልቅሶውን ካልሰማው ከነሱ ጋብሮ ለምን አይጨፍሩ አይመቱ ከበሮ የወላጆቻቸው የአይንስስት ጮርቃዎች ሲረግፉ ወጣቶች እምቦቃቅላዎች ስንት እናት አባቶች ጎልማሳ አዛውንቶች በሀገራችን ሜዳ ዱር ሜዳ ፈፋዎች የጉራንጉሩ በገጠር ከተሞች በሰው በላው አውሬ ባጋዚ ሲበሉ ወገን ካላመመው ሲመተር አካሉ ለምን አይጨፍሩ አወይ ላሊ አይሉ የወገኖቹ አጥንት እንደ ጌሾ ረግፎ የወገኖቹ ደም እንደ ውሃ ፈሶ ዳር እስከ ዳር በአገር ካፈር ተለውሶ የተገኘው ውስኪ የተገኘው ጮማ በየድግሳቸው ቀርቦለት ሲጋበዝ ከሆነም ያገሳ ሳይመራው ከቀረ ብሶበት ተኮሶ ደሞዝ ካጣጣመው ከሆነ ልውሶ ጠግቦ ከተመቸው ወገን እርሞን በልቶ ለምን አይጨፍሩ ከልጅ ጋር ላባት ሞት ቀያሪው ከበዛ ሆድን በነጻነት ሲመቱን ሲረግጡን በጥፊ በርግጫ ሲሰድቡን ሲልጡን ይዘው በግልምጫ ወኔያችንን ይዘው በጥቅም ቁንጥጫ በፍርሃት ቁንጥጫ ሲረማመዱብን ሆነን መወጣጫ አይደለም መሰንዘር መቆጣትን ቀርቶ መልሳችን ከሆነ መዳራት ተነጥፎ የሰውነት ክብርን ለሽልጦ ሽጦ እኛ ጋር ቀን ሲጎል እነሱ ዘንድ ሞልቶ አገሩን ሲገዛ የደፋር ደንቆሮ አዋቂው ከተኛ በፍርሃት ተቸንክሮ አጋሰስ ከሆነ ሆዱን ሊሞላ ድሮ የወገኑን ስጋ መትሮ አስመትሮ ለምን አይጨፍሩ አይመቱ ከበሮ ለምን አይጨፍሩ አይመቱ ከበሮ ይጨፍራሉ እንጂ ህጻናት ሲነቃነቅ ህዝቡ የለበሰው እኛ የለበስነው የሐዘን ከል ማቅ ዳግመኛ ላይመጣ ለሁልየም ሲወልቅ ጊዜው ይደርስና አንድ ቀን እስኪወድቅ አዎ የፍራትን ቆፈን ደፍረው ያሸነፉት ሰንደቅ ቅብብሉን ዛሬም ያስቀጠሉት በእነሱ ተገድለው አሁን የሚሰዉት ሰማዕታቱ ሞተው በደም የሚዋዡት ለአፈሩ አፈር ሆነው በመስክ የሚተክሉት ውቡ ጥጌረዳ የአገራችንን ምድር ሞልቶ ሲፈካበት ኢትዮጵያን አስቧት ደምቃም እናይበት አይቀርም መምጣቱ ነገ የምንስቅበት ይህ ነው እምነታችን ተስፋ የማንቆርጥበት